ನನಗೆ તેને ಬಾಡಿ કેટલી સદીમાં હશે?
ಕೃತಜ್ಞಾಂಜಲಿ ಬಾಡಿ ಬಲವನ್ನು હેલો ಕದಬಲದ
તનસલેન ಕೃತಜ್ಞಾಂಜಲಿ
હેલો તનસલેન હેલો તનસલેન હેલો તનસલેન ጤናስለ
ሰላም እንዴት ዋሉ?
እግዚአብሔር ይመስገን ወደ ነቀምት ኢንፎርሜሽን ለመጠየቅ ነቀምት አ፣ ለመቼ ነው የፈለጉት?
መስመት እንዳለ ንገረኝና
እሺ ደርሶ መልስ ነው መሄጃ ብቻ ነው ማወቅ የሚፈልጉት?
መሄጃ ብቻ መሄጃ ብቻ እሺ።
ማለት
ሄሎ
ወይ እሺ available የሆነ በረራ ያለን ወይም ቀጣይ በረራ ያሉን ቀናቶች ሰኞ የፊታችን ሰኞ ማለት ነው። ከዛን ሮብ ላይ ከዛን የሚቀጥለው ሳምንት ቅዳሜ ናቸው።
okay ሶስት ቀን ማለት ነው አዎ አዎ ዋጋው
እ፣ ዋጋ 3262 ብር 3260 ያለው 3262 ብር መሄጃ ብቻ ዝቅተኛው ዋጋ ማለት ነው። ይሄ ሰኞ ላይ ዝቅተኛው ያለ ነው እ?
ሰኞ ላይ አዎ ይሄ ሰኞ ላይ ያለው ዝቅተኛ ዋጋ ነው።
okay ሮብና ቅዳሜ ጨምሮ ተመሳሳይ ነው። እ፣ ቅዳሜ ላይ 2962 ብር አለ።
ኦኬ የሚቀጥለው ሳምንት ቅዳሜ የአሁኑ ሳይሆን
እሺ የሚቀጥለው ሳምንት ቅዳሜ
እሺ thank you እናመሰግናለን እሺ፣ ተደውሎ እናመሰግናለን። መልካም ይሁንልዎ።
እንትን order የሚያደርጉት ማለት ነው